hello
ጤና ይስጥልኝ።
ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
ጄሪ አለሽ እንዴ?
ምን አልከኝ?
ጄሪ አለሽ?
ማ
ጄሪ አለሽ እንዴ?
አለች አለች። አሁን አሁን መጥታለች።
ታገኛለሽ?
እሺ ቆይ ትንሽ ጠብቀኛለህ? የተወሰነ ደቂቃ የተወሰነ ደቂቃ ጠብቀኝ። አሁን ገና እንትን setup እየተደረገ ስለሆነ አ ትንሽ ደቂቃ ቆይተህ ደውልኝ።
እሺ በይ አንተ አምስት ገና ደቂቃ አምስት እየከፈቱ ደቂቃ ነው?
ኦኬ። እሺ ና እሺ።
ይኖር ይኖራል። ስለ ባል እርነት ነው። አንዱ አኔ ሬስ አኔ ሬስ ሄሎ ሄሎ
ሄሎ ወይ ጄሪ ብሩኬ እንዴት ነህ?
ትንሽ ደህና ነሽ?
አለን ሁሉ ሰላም አሉ ጄሪ አረካቱ ይሉኝ ለት የሚለው እ
ቲቪ ላይ አንድ ደቂቃ ከሀያ አምስት ብሎ ዲስክቶፕ ላይ አራት ደቂቃ ነው። ደቂቃዎቹ ልክ አይደሉም። ወልቱን ሳስተካክል እንዲህ አሉ።
እ እስቲ አረካ ቴሌ ሁለት አዎ በእናትህ ኦዶቹ ትክክል አይወጡም ብሎ ሲመጣ
እሺ
ቲቪ ላይ የምኑ ጌም ነው?
ጎልድ ጎልድ ነው የውሻ አይ ገባኝ። ያ ማለት ምን keno spin ወይስ ውሻ?
ውሻ ውሻ የውሻው አዎ ውሻውን ቆጭ keno ም check ላድርግ። ውሻ ግን ውሻ ነው።
በቃ እሺ፣ የውሻውን check ላድርገውና ልደውልልህ። አራት ደቂቃ ነው አይደለ እናንተ ጋር?
አራት ደቂቃ ሆኖ እዚህ ላይ አራት ደቂቃ ይላል። እዚህ ላይ እዛ ላይ ደግሞ ይለያል።
እሺ በቃ check እናደርገዋለን። ይስተካከላል። እሺ።
እሺ የጠበኩት አዎ አዎ